Hello
Hello አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እኔ የምልሽ እንትን YouTube ትምህርት ለመማር ነበረ።
እሺ ለአንድ ሳምንት የሚሰጥ ኮርስ ነው ያለን። አሁን ላይ ማስታወቂያውን አይተዋል።
ድምፅሽ ግን ርቆብኛል።
ለአንድ ሳምንት የሚቆዩ ኮርሶች ናቸው ያሉን። ማስታወቂያ አይተዋል።
እሺ አይ አላኩም።
እሺ ለአንድ ሳምንት ለ content creatorኦች የተዘጋጀ ስልጠና አለ። content editing፣ marketing እና በጎ አድራጎት የሚጠቀም ኮርስ ምንድን ነው እርስዎ መውሰድ የፈለጉት?
ምንድን ምንድን ነው ያልሽኝ? ራቀኝ ድምፅሽ።
content editing፣ marketing እና በጎ አድራጎት።
በጎ አድራጎት
እሺ በጎ አድራጎት ከ- በቻናላችን የበጎ አድራጎት ስራዎች